Hello ጤና ይስጥልን Best Bet እሺ ሰላም ጤና ይስጥልን።
ሰላም ምን ልርዳክ?
እ በአንድ ወድቀን ነበር እና free bill እሺ ንገረኝ cashier code አስራ ሶስት እሺ ዘጠና አራት
እሺ ዘጠና አራት ሀምሳ አንድ ሰማንያ ሰባት
እሺ ሀምሳ ብር ቦነስ ገብቶልሃል ለዚህ ይላለክ
የለ የለኝም። አመሰግናለሁ።
መልካም ቀን እንደ